ገበያ hello ገበያ አቤት፣ አዎ ድሮ ገበያ ነው ሰላም ነው?
ሰላም
ደህና ይመስገን። እ ሱሪ ፈልጌ ነበር፣ የወንድ ሱሪ እሺ
እ ከአዲስ አበባ ውጭ ነው ግን ይቻላል አዎ እንልካለን ክፍለ ሀገር የሚገርምህ ብዙ በጣም ብዙ ደንበኞች አሉን የት ነው ያለው አንተ አድራሻ
እኔ እንትን በአሶስ ቤኒሻንጉል ቤንሻንጉል አ እሺ የትኛውን ሱሪ ነበር የፈለከው በትክክል ኮዱን ይዘኸዋል
OK code መያዝ አለብኝ።
አው ሁ- ሁሉም እቃዎች ኮድ አላቸው። ምክንያቱም በኮድ መሰረት ነው የምንልከው። ተመሳሳይ ምርቶች ወይም ደግሞ ተመሳሳይ እቃዎች ብዙ ስላሉ በትክክል የመረጥከው ወይም ደግሞ ምርጫ የትኛው እንደሆነ ለማወቅ ስልሳ ሁለት ሀምሳ አንድ ላይ የትክክለኛውን የእቃ code text አድርግልንና እኛ ድጋሚ ደውለን information እንቀበላለን።
OK specific እቃውን ኮዱን ፈልጌ ነው መላክ ያለብኝ ማለት ነው።
አዎ ለምሳሌ እ አሁን እ ፕሮግራሙን እያየህ ከሆነ ለምሳሌ ሱፎች አሉ፣ ሸሚዞች አሉ፣ ጫማዎች አሉ እና እያንዳንዱ እቃዎች ኮድ አላቸው።
እህ እህ።
ስለዚህ አንተ ባልከን ወይም ደግሞ በላከው ኮድ መሰረ- መሰረት ወይም ደግሞ ምርጫህ በሆነው ኮድ መሰረት ነው እኛ እንዲደርስ የምናደርገው። አዲስ አበባ ከሆንክ በሞተረኛ፣ ክፍለ ሀገር ከሆንክ ደግሞ ያለምንም ተጨማሪ ፖስታ ቤት ክፍያ deliver እንዲሆን ወይም ደግሞ እንዲደርስ ነው የምናደርገው።
ዋጋው እዛው ኮዱ ላይ ያለው ነው።
ዋጋው ሌላ ተጨማሪ ምንም ክፍያ የለም። ቲቪ ላይ እየ- በምናስተዋውቀው ዋጋ ነው።
ኦ በጣም ቅድሚያ ጥሩ።
ክፍያ ነው የምናስከፍለው ለክፍለ ሀገር
እህ so እ ፕሮግራሙን ምናልባት አሁን እያየኸው ነው።
አዎ አይ ማለት የመጀመሪያም ስለሆነ መረጃም ለመውሰድ ፈልጌ ነው።
እም ምን አልከኝ?
የመጀመሪያም ስለሆነ መረጃ ለመውሰድ ፈልጌ ነው።
እሺ ስለዚህ ፕሮግራም ላይ ፕሮግራሙ ግድ ከቴሌቪዥን ውጭ search ማድረግ አንችልም።
ትችላለህ። website አለን website አላችሁ? አዎ እንደዛ ቢሆን ወይ ደግሞ እንደዚህ እናድርግ፣ ስልክህን ልያዘውና አዎ፣ ምርጥ ኢንተርኔት ይሰራል እናንተ ጋር።
ይሰራል። አሁን እዛ ይሰራል።
በቃ ቴሌግራም ላይ እ፣ እልክልሃለሁ። so ምርቶቹን ታይና ምርጫ የሆነውን በትክክል እንልክልሃለን ማለት ነው። እኛም ደውለን እናወራሃለን። ስልክህን ይዘዋለሁ።
በቃ ተገናዙ እና በቴሌግራም እንትኑ ካለ ጫማም ሱሪም ነገሮች ካሉ ሲዛ ላይ እንዳችሁ እንደዛ ይሻላል። እሺ በቃ እን- እንደውላል። ነገ እደውልልሃለሁ።
በጣም ጥሩ። እሺ እሺ፣ እናመሰግናለን። መልካም ቀን።